ጤና ይስጥልኝ Best hello hello፣ አብሮ ይስጥልን ምን ልርዳ?
የደንበኛችንን እሺ Best Bet እና የሆነ ብር ተጫውተን ነበረንና ያንን ብር ከአካውንታችን ውስጥ የወሰድብን
ራሳችሁ ናችሁ ወጪ ያዘዛችሁት?
አለም የጓደኛ ነው።
ማ- ታዲያ ሌላ ሰው ወስዶበት ነው ወይስ እናንተ ራስ- ጓደኛ ራሱ ያዘዛችሁ?
አጣን አጣን፣ ከውስጥ አጣን። ጓደኛው ከውስጥ ብሩን?
አጣ ነበር።
እሺ አዎ፣ ብሩን።
የ Best Bet ስልክ ቁጥሩን ንገረኝ እስኪ።
እሺ ዜሮ ዘጠኝ ዜሮ ዘጠኝ
ሀያ አንድ አንድ
ዘጠና አራት ዘጠና አራት
ስልሳ ስድስት ሰባ ስድስት ዜሮ ስድስት
ስንት ብር ነው?
ይባላል ሁለት መቶ አርባ ብር።
ሁለት መቶ አርባ ብር።
አዎ
መቼ ነው የጠፋበት ከአካውንቱ ያውቀዋል?
እ?
መቼ እንደጠፋበት ያውቃል ከአካውንቱ?
የሆነ ተመል የሆነ በዜ ትናንትና ነው መስለኛል።
ትናንትና ነው የወጣበት?
አዎ እሺ check እያደረኩለት ነው፣ ጠብቀኝ።
እሺ እሺ
የ Best Bet ስልክ ቁጥሩን ነው የነገርከኝ? ዜሮ ዘጠኝ ሀያ አንድ ዘጠና አራት ስልሳ ስድስት ዜሮ ስድስት አዎ
በዚህ ስልክ ቁጥር ወጪ የተደረገ የለማ። በዚህ ሳምንት ሙሉ ወጪ የተደረገ ብር የለም በዚህ ስልክ ቁጥር። ስልኩን አዎ፣ ወጪ ድጋሚ የተደረገ የለም?
ንገረኝ እስኪ። አዎ፣
የገባበት
እሺ
ማለት ነው በእንግሊዝ
እሺ። ይህ ሳምንት ሙሉ ወደ አካውንቱ ነው ገቢ አደረገው እንጂ ከአካውንቱ ወጪ ብር የሆነ የለም። እሺ፣ ሀምሳ ሀምሳ ሀምሳ ብሮች ብዙ ገቢ አድርጓል።
ሰባ ብር ወደ ቤስት ቤት account ሀምሳ ብሮች ሀምሳ ሀምሳ ብር ሀምሳ ሀምሳ ብሮች ወደ ከአስር በላይ ገቢ አድርጓል
እም፣ እንጂ ወጪ የሆነበት የለም። ድጋሚ check ያህል ምናልባት game ተጫውቶ ምናምን ሊሆን ይችላል virtual game እንጂ ወጪ አልሆነም። ከዚህ እሺ
እሺ።